ወይኗ ወይ እንዴት ነሽ?
ሰላም ነው ወይ?
ደህና ነሽ?
ደህና እግዚአብሔር ይመስገን።
ስኳር እነኝ ቢጫ ነገሮቹ ከየት አገኘሻቸው?
የቶቹ? እዛው ላይ ነበሩ፣ ጠረጴዛ ላይ እኮ ናቸው ሁለቱም ሁለቱም። ባለፈው አንዱ ነበረ፣ እዛ አረኩት እ ጥግ ጋር እ፣ መጀመ አሁን ያየሽው ጠረጴዛው ላይ ቦታ ነበረ የነበረው አዎ፣ ሁለቱም ጠረጴዛ ላይ ነው። ትናንትና ቤት- ደግሞ አንዱን አወጡት፣ እ ከዛም እዛው አብር- አብሬ አረኩት።
ጠረጴዛ ላይ ነው ሁለት መሬት ላይ አይደለም ያገኘሽው?
አይ ጠረጴዛ ላይ ነው ያገኘው።
ጠረጴዛ ላይ ነው። እሺ፣ እሺ፣ ወይኗ እሺ ወይኔ